ግቢ ሄሎ አቤት ማሽን ቁጥር ሰጥቼሽ ነበር። አሁን እንዴት ሆነ?
አዎ እያየሁልህ ነው። ከአንዴ ሲዲ ግዢልህ ነው እዚህ እስከዛ ድረስ ይግባልሻ ሲም ካርዱ ይሰራልሽ። በዛውም ጆርናል ይነበበቅ አይ እንደዛ ከፋፍሎ አያነብም። ሁሉን ነው የሚያነብልሽ። እሺ ያ እስከዛ ሲዲውን ያም ሄሎ አይላለሁ አይላለሁ ሻ ባያ እንዴ ጠብቀኝ።